ከአፋፍ ከገደሉ ከጋራው ባሻገር ከጋራው ባሻገር ከዚያው ካንቺ ውሎ የሐሳቤ ነገር የሐሳቤ ነገር ጫንካም ሳያግደው በረሃም ሳይፈራ በረሃም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ካለሽበት ስፍራ ይጓዛል ወደ አንቺ ይጓዛል ይከንፋል ወደዛው ይከንፋል አይኔም ባዝሎ አዝሎ አይንሽ ናፍቋል ገደላ ከበቱ ጋራውን ሳይገታው ጋራውን ሳይገታው ሳይጎዳው ጋሬታ እንቅፋት ሳይመታው እንቅፋት ሳይመታው ያዘግማል ወደ አንቺ ልቤ በትዝታው ልቤ በትዝታው እንዲያው በሰመመን በናፍቆት ተሰዶ በናፍቆቱ ተሰዶ በሐሳብ ማለክ ብቻ በርቀት በማዶ ይደርስ ይሆን ካል ሞገዱን ሰርጉዶ ሞገዱን ሰርጉዶ ሞገዱን ሰርጉዶ ከአፋፍ ከገደሉ ከጋራው ባሻገር ከጋራው ባሻገር ከዚያው ካንቺ ውሎ የሐሳቤ ነገር የሐሳቤ ነገር ጫንካም ሳያግደው በረሃም ሳይፈራ በረሃም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ካለሽበት ስፍራ ይጓዛል ወደ አንቺው ይጓዛል ይከንፋል ወደዛው ይከንፋል አይኔም ባዝሎ አዝለው አይንሽ ናፍቋል ከተጫወትንበት ከዋልንበት ቦታ ከዋልንበት ቦታ ከተማረክንበት ከአበቦቹ ሽታ ከአበቦቹ ሽታ ይጓዛል ወደ እኔ ያለፈው ትዝታ በሚነፍሰው አየር በሚመላለሰው በሚመላለሰው በሚወርደው ጅረት ካፋፍ በሚፈሰው ካፋፍ በሚፈሰው ትዝታ ናፍቆትሽ እየከሰከሰው እየከሰከሰው እየከሰከሰው እየከሰከሰከሰው